ሄሎ ጤና ይስጥልን። ዋሽንግተን ዲሲ የምናማክላት ናርቶላኮል ባለ ተስት ማነው ሲቲ ስካን ዊዝ ኮንትራስት ዋጋው ስንት ነው?
ምን ሲቲ ስካን ቶራኮ ሉምባር ዊዝ ኮንትራስት
ል- ልምቦ ሳክራል ያልሽኝ ቶራኮ ሉምባር
ሶራኮ ቶራኮ ሉምባር አዎ፣ ቶራሲክ እና ሉምባር
ሉምባር የሚባል አለ። አሁን ያልሽኝ አልገባኝም።
thoracic እና lumbar thoraco lumbar ነው የሚባለው። lumbosacral ወደ ታች ነው ከሱ ወደ ላይ ማለት ነው።
okay thoraco lumb- lumbar spine ነው።
አዎ lumbar spine እ፣ ሲቲ ስካን ዊዝ ኮንትራስት okay ቆይ አንዴ ልይ። እሺ thoraco lumbar CT scan with contrast ነው ያልሽኛል።
አዎ ቆይ ዋጋውን ደምሬ ይልካል። ስምንት ሺህ ሁለት መቶ
CT scan አዎ with contrast አዎ፣ ዊዛውት ሲቲ ስካን አዎ ስካን ነው ስምንት ሺህ ሁለት መቶ አዎ ቶራኮ ሉምባር ሲቲ ስካን ዊዝ With ዊዝ contrast?
ኮንትራስት ስምንት ሺህ ሁለት መቶ ነው። ዊዛው ከሆነ ሶስት ሺህ ሶስት መቶ
እሺ ኮንትራት አስራ ሁለት አመት ነው ልጁ። አንድ ብቻ ማይክስ የሚጠቀመው
አስራ ሁለት አመት እስቲ ቆየ አስራ ሁለት አመት ልጅ እንደሚያነሱና እንደማያነሱ ትልበል። ምክንያቱም የሚንቀሳቀስ ከሆነ እሺ እሺ በቃ ደውላለሁ መልሻለሁ።
እሺ መልሼ